Hello?
Eh,
Hello?
hello.
Hello? ሰላም ጤና ይስጥልኝ። ሄሎዊ
ጤና ይስጥልኝ።
አለን ምን ልርዳው?
ሜሴጅ ነበር የገባ የዚህ ላይ
የቴሌቪ ጌሙ ጌሞችን ሲጫወቱ ሽልማቶች አላቸው።
እ- ሽልማቶቹ ላፕቶፕ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ያገኛሉ።
እ-
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ሶስት ቁጥር ላይ ለመጫወት የሚል አለ። ሰባት ቁጥር ላይ ቋንቋ ይምረጡ አማርኛና እንግሊዝኛ አለ።
እሺ እሺ እሺ አመሰግናለሁ።
ችግር የለም።